hello ጤና ይስጥልኝ።
ጤና ይስጥልኝ። አሁን ደውዬልህ ነበር።
okay እሺ እሺ ዜሮ ዘጠኝ ሀያ አምስት ዘጠኝ ሀያ አምስት ዜሮ ዘጠኝ ሀያ አምስት እሺ ሀምሳ አንድ ሀምሳ አንድ አስራ ስድስት አስራ ስድስት ዜሮ አንድ ዜሮ አንድ እሺ የት አካባቢ ነው?
ዜሮ አንድ ዜሮ አንድ ዜሮ አንድ እሺ ሀያ አምስት ሀምሳ አንድ አስራ ስድስት ዜሮ አንድ አዎ አዎ መኖሪያ አድራሻቸው የት ነበር?
እንትን ሰሜን መ- ሰሜን መዘጋጃ okay ወደ እሺ አዲስ ገበያ አካባቢ እሺ እ፣ የእርሶ ስልክ ያኛው መጠቀም እንችላለን አስራ አንድ ቤቱን አስራ አንድ ቤት ዜሮ ዘጠኝ አስራ አንድ ሰላሳ ሁለት ዜሮ አምስት ስልሳ ስድስቱን አ ሁለቱንም መጠቀም ይችላል።
እሺ እናመሰግናለን ሰላም እሺ